አልሰራም ሄሎ ሄሎ ጤና ስጥልህ ይመስላል
ከወደ vehicle manufacturing ነበር የሚደውልልክ
አቤት እና
ሄሎ አይሰማም እሱማ ላመቴ ከወደ ቫይክል ማኒፋክቸሪ ነበር የምደውለው እሺ እማዋ ነዋ የማዋ ሲቪ ላይ አግኝቼው ነው ስልክ ቁጥሩን
ማወይስ አዎ
እሺ
እ ሚሊኒየም አዳራሽ ላይ በጁኒየር አካውንታንትነት ስልኳን አግኝቼ ነው እና እ ዛሬ ትችላለች እንዴ
ዛሬ ትችላለህ እሺ
ሄሎ አይሰማም ዘጠኝ ሰዓት ላይ
እችል ብለሽ
ሄሎ
አቤት ይሰማል ቃል ማግኘት አልችል ብለሽ ነው በስልክ
እ ይሄንን ነው ይሄንን ስልክ ነው ያገኘሁት CV ዋ ላይ አዎ
okay እና ልጅቷን መምጣት ዘጠኝ ሰዓት እንዴት ነው አዎ ካልቻለች ደግሞ እ አራት ሰዓት ነገ አራት ሰዓት ላይ እስከ አምስት ሰዓት
ነገ አራት ሰዓት እስከ አምስት ሰዓት እሺ ከአራት ሰዓት እስከ ሚሊኒየም አምስት አዳራሽ ሰዓት ነው እሱ ምን አልከኝ ሚሊኒየም አዳራሽ
ሄሎ
ነው ሚሊኒየም አዳራሽ ነው ያልሽኝ አዎ ነበረ እዛ apply አድርጋ ነበረ በ junior accountant ነት እና ነገ ከአራት ሰዓት እስከ አምስት ሰዓት እ ፈተና አላት የጽሁፍ ፈተና በ junior accountant ነት እሺ ለቡ መብራት ኃይል አርሴማ ፊት ለፊት
ለቡ መብራት ኃይል አርሴማ ፊት ለፊት አርሴማ ፊት ለፊት አዎ ወዳ vehicle manufacturing
ጎዳ
vehicle manufacturing cycle manufacturing አዎ
እሺ እሺ እሺ ትመጣ እ ከመጣች ደውልልኝ እመጣ ከሆነ እሺ እሺ ደውልልሻለሁ እሺ እሺ